ሰላም ጤና ይስጥልኝ። ቤት ላይ እስከዳኔ ዋክቡን ልጫወት
እንትን ተመላሽ እንድታስለቅቅልኝ ነበረ።
ተመላሽ።
አዎ እንድታስለቅቅልኝ ነበረ።
እሺ ንገረኝ። እሺ የ cashier code ንገረኝ።
አስር ሀያ ሶስት አስር ሀያ ሶስት ሰላሳ ዘጠኝ
አስር ሀያ ሶስት ሰላሳ ዘጠኝ አስራ አምስት
የነገርከኝ ቁጥር ልክ ነው አባቴ? አስር ሀያ ሶስት አስር ሀያ ሶስት ሰላሳ ዘጠኝ አስራ አምስት አስራ አምስት ነው አስራ አንድ አስራ አምስት መጨረሻው አስራ አምስት እሺ ሀያ ሁለት ሀያ ሁለት ብር እንትን አለው። እሺ አባቴ ቦነስ ተመል- ተመላሽ አለው። አዎ እሺ ደግሞ እናት።
ሰርተሽ እሺ እሺ እሺ እናመሰግናለን ስለደወልሽ።
ኧረ እኛም እናመሰግናለን።
ሁለት ብሩን ብትሰጠኝ እያስቀበላል። ሀያ ሁለት